ጤና ይስጥልኝ
hello ጤና ይስጥልኝ ሰላም ነው?
እግዚአብሔር ይመስገን
እ የድራፍት ማሽን ተበላሽቶብኝ ነው ወደ እናንተ የደወልኩት።
እሺ ደንበኞችን የ BGI ID ዎት ይነግሩኛል
ምን እ የ BGI ID ወይንም TIN number ኦትን ID ታውቀዋለህ? እንደ አባቢ ID ባለፈው የሰጡን እዚህ ጋር እንትኑ ጋር ነበረ ወይ መልሼ ልደውል እንዴ? እሱን ግዴታ ነው?
አዎ ከዛ በሱ መዘግብሎታለሁ ወይም ቤቱ የተመዘገበበትን ስልክ ቁጥር የሚያውቁትም ከሆነ ይቻላል
የመስመር ቁጥር ምናምን የሚል ነው ያለው። ይሄ ድራፍት ማውረጃው ካርድ ላይ ያለው ማለት ነው።
እሱን ሳይሆን ቴዲ ቴዲ ማን ነው TIN number ኦትን ወይም አውትም TIN number ኤን አውቀዋለሁ። ሁለት ዜሮ ሀምሳ አንድ
ሁለት ሁለት ዜሮ ሀምሳ አንድ ሀምሳ አንድ ሀምሳ አምስት ሀምሳ አምስት ሰባ አስራ ስድስት ሰባ አስራ ስድስት አንድ የመስመር ላይ ቆዩ እያየሁሎት ነው እሺ ግን እኮ ID card ማለት ይሄ ነው። የኩባንያው የደንበኝነት ቁጥር ኮድ
አቤም ግሮሰሪ ኖት አዎ፣ አቤም እሺ ደንበኛችን ከዚህም በፊት ደውሎ አስመዝግበው ነበር እኛ ጋር አላስመዘገብኩም።
እሺ የድራፍት ማሽኑ ምንድን ነው የሆነቦት በረዶ ይዞ በረዶ እየጋገረ ምንም መቅዳት አልቻልንም፣ አስቸግሯል። ቀጥታ አድርጎት ነበር። ከዚህ በፊት መተን እናስተካክላለን ብሎ ነበረ እሺ እና እ?
ደንበኛችን መስመር ላይ ኖት አዎ አለሁ።
እሺ ሙሉ ስሞትን ይነግሩኛል
ጸበሉ ደንድር ጸበሉ ደንድር አዎ
እሺ በዚሁ ስልክ ቁጥር ልመዝግብሎት አዎ በዚህ ስልክ ቁጥር እሺ ሌላም አለ አስራ አንድ ቤት ልስጦት ሌላ በብዛት እሱም ይዘው እሺ ንገሩኝ እሱ ዜሮ ዘጠኝ አስራ አንድ አስራ አንድ ዜሮ ስምንት ዜሮ ስምንት ዘጠና ሰባት አርባ አንድ ዘጠና ሰባት አርባ አንድ አዎ እሺ ደንበኛችን ይህንን ወደሚመለከተው አካል አስተላልፍልዎታለሁኝ ሌላ ምረዳውት ነገር አለ
አይ የለም አካባቢው ዮሴፍ ነው እና ያው በአስቸኳይ ቢሰራልን ስራ አቁመናል።
እሺ ደንበኛችን የጥገና ክፍሎች በአንድ ሰዓት ውስጥ ይደርስልዎታል እኔ ወደሚመለከተው አካል አስተላልፍልዎታለሁኝ እሺ እሺ እሺ ስለደወሉ እናመሰግናለን ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልን አመሰግናለሁ። ጥሩ ነው። እሺ